ሄሎ
ሄሎ፣ አቤት።
ሰላም ልዑል እ ልዑል ነዎት?
ለኛ ለኛ እሺ፣ ከችፕችፕ ነው የደወልኩልዎት።
እሺ እ፣ ቀይ እንትን ነጭ ሽንኩርት order አድርገውን ነበረ።
አ አዎ፣ ዛሬ እ፣ በአጋጣሚ አልወጣልዎትም እና እስኪ ከነገ ጀምሮ እስከ ሰኞ ባሉት ቀናቶች እ፣ በየትኛው ቀን ይምጣልዎት ልለዎት ነበር የሚገ- የሚመቸዎት።
እና ነጭ ነጭ ሽንኩርት መቼ ይምጣ? ነገ ነገ ነው የምንችለው። ነገ ነገ ይቻላል?
ነገ ይቻላል? አዎ።
ቅድ- አ ቅዳሜ ነው እሑድ አይመቸንም። ለዛ ነው okay። ስለዚህ ነገ ላድርገው።
ነገ። አዎ። እና ደግሞ ከትናንት ወዲያ እንትን ነበረ ምን ነበር refund የሚደረግ ነበር የማሊያ የተከፈለ
ምን fail አድርጎብዎት ነው?
እ? አይ ሌላ ቆየ በጣም ምናምን እና እኔ አራት ማሊያ ስለነበረ በሶስቱ quality ውን ስላየሁት okay።
አንዱ ያው ራሱ late ስለነበር እንትን ይ- ይ- ይቅርብኝ አለ እና okay።
refund እንዲደረግ ነ- ነግሬያት- ተና- ተናግረን ነበረ አልተደረገም።
ተናግረው ነበር። በቃ ከተናገሩ ችግር የለውም refund ይደረጋል። በልዑል ስልክ ነው
አዎ እንትን በ- የተባለው በማ- በማህደር ነው አይደል? እና ተመላሽ የማ-
ተመላሽ የሚደረገው በማህደር ነው በልዑል ነው። አዎ በእኔ ነው በልዑል ነው።
በልዑል ነው።
አዎ በቃ refund እናደርግልዎታለን። ሲ- እ፣ ሰሞኑ ትንሽ system እያስቸገረን ስለሆነ ነው እህ፣ እ፣ refund እናደርግልዎታለን።
እሺ እሺ፣ እሺ፣ መልካም thank you እሺ። ቻው፣ መልካም bye